ኧረ ጤና ይስጥልኝ።
ሄሎ
ሄሎ ሄሎ ጤና ይስጥልኝ ቤተሰብ ሰላም ነው?
እ ከቤት ከ CBE ብር ወደ እናንተ active አድርጌ ነበር እና ትላንትና አልገባልኝም።
ትናንትና አ ማታ ላይ ገ ነው? እሺ ስልክ ንገረኝ። ዜሮ ዘጠኝ አስር አስር ስልሳ አምስት ስልሳ አምስት አስራ አንድ ሰላሳ አስራ አንድ ሰላሳ አ
መቼ ነበር አባ?
ታ
ትናንትና አ
ስንት ብር ነው?
አምስት መቶ አርባ ብር
አምስት መቶ አርባ ብር አ
በቻፓ ነው? አ?
አ ከ CBE ብር ማለት ነው። አ
text ገብቶልሃል የ deposit የትላንትና የሲቢ ብር አ ታደረግ የሲቢ አ።
ብር በቃ ቴሌግራማችንን ታቁላ
ይሄ የሆነ ስልክ ሰጠኝ ነበር ግን ኢንቫይት አድርግ ነው የሚለኝ ዜሮ ዘጠኝ ዜሮ ሶስት የሚለው ማለት ነው።
አርባ አራት ሰላሳ ሰባት አርባ ሰባት ላይ እ ቴሌግራም ግን፣ ላይ አ- እሱን ላክልን።
ኢንቫይት አድርገኝ የሚለው ሴፕስ አድርገው ማለት ነው።
ቴሌግራሙን እ በቴሌግራም ነው እኮ የምትልክልን ዜሮ ገባኝ።
ዘጠኝ ዜሮ እሱ ሶስት
እ አርባ አራት እሺ ሰላሳ ሰባት አርባ ሰባት አ አ አ
ግን search ሳደርግ invite ብቻ አድርገ ነው የሚለኝ።
ይምጣል ምናልባት በሌላ ሰው ወይ ሞክራ በሌላ ሰው ስልክ እ እንጂ ይሰራል። maybe አንተ እንትን ሊሆን ይችላል connection እና እዛ ላይ ላክልን እና text ኡ ስለሚያስፈልግ እ የቀነሰብን ቴክስት ላክልን እና ከዛ እናስተካክልላለን። እሺ